ስለ ውበቷ ስንቱን ላውራ የሐረር ሊነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ በእናት ባባቷ ቤት በጥሩ ሁኔታ ያለ ቅዝቃዜን አድጋ በሞቅታ የብርቱካን ውሃን ጠጥታ ጭማቂ ሆና ተገኝታለች የልብ አስጨናቂ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ወጣቷ ጀጎል ነው ቤቷ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ወጣቷ ጀጎል ነው ቤቷ የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ ስትሄድ በመንገድ ላይ ፈገግታ ሳይታኝ እሷን ስከተላት ጀጎል ገባይ ትታኝ በማላውቀው መንደር እሷን ተመልክቼ መውጫው ግራ ገባኝ ጀጎል ገብቼ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ሊነች ወጣቷ ጀጎል ነው ቤቷ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ሊነች ወጣቷ ጀጎል ነው ቤቷ የድሬ ልጅ ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ አዋሽ ማዶ ልቤ ተጨንቋል እሷን ወዶ ሐረርጌ ተወልዳን ሐረርጌ አፈራት የመልኳ ደም ግባት የውበቷ ጥራት ቀና ብላቴ ድም ታቀረቅራለች ጭንቅ ስለማችል ማየት ትፈራለች ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ሊነች ወጣቷ ጀጎል ነው ቤቷ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ሊነች ወጣቷ ጀጎል ነው ቤቷ ወጣቷ ጀጎል ነው ቤቷ ወጣቷ ጀጎል ነው ቤቷ ወጣቷ ጀጎል ነው ቤቷ ወጣቷ ጀጎል ነው ቤቷ ወጣቷ ጀጎል ነው ቤቷ ወጣቷ